Hello, Mr. Snakeface.
ወይ ክለር ሀምሳ አራት ሶስት ሀምሳ ሰማሽ? ሀምሳ አምስት አራት አርብ ብቻ ነው። ሄሎ ያው ፊ ሀምሳ አራት አሁን ሱር ነው የሚልከው ከዚህ ሀገር
ወንዶስን
ሄሎ
ሄሎ ታረግላ
ሄሎ
ታረግለው እሺ ወንዶስ ነው አስተካክለሻል እ
ቼክ አረግልሃለሁኝ ኧረ አስተካክዪው አስር ብቻ አይደለም በደንብ አድርጊ፣ ሳምር ነው የሚሰጥ ታረጋለሽ